ሰላም ጤና ይስጥልን። ችብችብ
ሌላው ሰላም ነው፣ እግዚአብሔር ይመስገን።
እየመጣልኝ ነው። አዝዤ ነበረ።
መቼ ነበር ያዘዙት?
እ፣ ቅዳሜ ቀን አልመጣልኝም። ትላንት ነበረ የሚመጣው። ስልኬ ዝግ ነበር፣ አልመጣልኝ። ዛሬ ይመጣል ብሎኝ ነበር።
ማን ነበር ይመጣል ያሉት? ይቅርታ
ደውዬ ነበር ትላንት። በዚህ okay፣ ደውለው ነበር። እሺ፣ ማን አዎ።
ነበር የእንትኑ ስም የምን- የ creator ኡ?
ናሆም
ኃይሌ ጋርመንት ነው።
አዎ፣ እሺ፣ ስልክ ቁጥር ስጦት የ driver።
እየመጣ ነው አይደለ?
አዎ መንገድ ላይ ነው። እሺ፣ አዎ፣ ንገረኝ።
0911 አስራ አንድ 39 እሺ፣
40
እሺ፣ 39
እሺ። ሰላሳ ዘጠኝ አርባ ሰላሳ ዘጠኝ አዎ።
እሺ፣ እሺ፣ እሺ